ጤና ይስጥልን።
አቤት ጥልን ሰላም ነው እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ለመጠቆም ነበረ እጹብ እንዴት ነው?
ላይ ያችሁ ነበረ መጨረሻም ሰዓት
ይቅርታ ድምፅሽ ተቆረጠ፣ አልሰማሁሽም።
ልጅ ለመጠቆም ነበረ እሺ ቻለ እድሜዋ ስንት ነው?
እና የህፃኗ እድሜ ስንት ነው?
በቲክቶክ ላይ ነው share አድርጋችኋለሁ በስልኩ በዚህ ቁጥር በየትኛው ቁጥር በየትኛው ቁጥር ነው share ያደረጉት?
መጨረሻም ሰዓት ብሎ ነው
ዜሮ ዘጠኝ ዜሮ ሰባት አስራ አንድ አስራ አንድ ሀምሳ አንድ በምን አይተን እንደውላለን።
እሺ ያንቺን ስም ስልክ ቁጥር አስገብተሻል?
እ ስምና ስልክ ቁጥርሽን አስገብተሻል? ያንቺን አይ አላስገባውኝም ሼር ያደረግሽው ሊንክ ላይ ያንቺን ስም ስልክ ቁጥር አስገቢ።
እሺ እሺ ቻው።